ሄሎ
ጤና ይስጥልኝ ሹፌር ረዴት ነው እባክዎ የምመጣው?
አሁን ደውዬ ነበረ እና እሺ በቴሌግራም ላክ ብላችሁ ነበር እና ስልኬና ስሜን ከዛን text ደርሶ ነበረ እንትን የሚል please send the receipt of the CBE message the link will not open our end ይላል። ምን ማለት ነው አልገባኝም።
ሚሊዮን ነው ደንበኛችን።
አዎ ነኝ።
እሺ አሁን የላኩልን copy paste ኡን ነው እና link ኡ አይከፍትልንም ለኛ። ለዚህ link ኡን ከፍተውት screenshot አንስተው ይላኩልን ለኛ።
okay ራሱ ነው።
ራሱ ነው አሁን ደንበኛችን።
okay እሺ።
እሺ መልካም ምሽት ይሁን።